ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
ጤና ይስጥልኝ customer ኣችሁ ነበርኩኝ።
እሺ ኦንላይን ላይ deposit ማድረግ እችላለሁ አይደለ?
አዎ ይችላሉ።
የ CBE ምናምን account አ- አ- እንትን ምንድነው app- app ኡን አያመጣልኝም ብዬ ነው።
አዎ CBE እና telebirr እየሰራ ስላልሆነ HelloCash ነው ለጊዜው እየሰራ ያለው። ግን እየሰራ በ HelloCash እንዴት ነው ይሰራል።
መጠቀም የምችለው?
አንበሳ ባንክ account አለው ቴሌካሽ?
የለኝም።
እሺ፣ እሱ ግዴታ ያስፈልጋል። በሱ ነው ማስተላለፍ የሚችሉት።
የግድ የ- የ- የአንበሳ acc- account ሊኖር ይገባል ማለት ነው።
አዎ ወይ ደግሞ deposit ማድረግ ነው በቃ እዛው ምንድነው ትኬት መቁረጫ ሄዶ ማለት ነው።
አዎ እሺ እሺ፣ እየሰራ ነው ግን አይደል እንትኑ ሁሉ ስፖርት አዎ ይሰራል። አዎ እሺ እሺ